hello
hello hello፣ ተገናኛችሁ ከ customer ጋር
ምን ነው እ
አልተገናኘንም እንዴ? አይሰራም እኮ ስልኳ።
እሺ፣ እሺ፣ እደውልልሃለሁ። እሺ፣
ምንድን ነው ደውላ አየው ምግቡን መልሼዋለሁ። ይሄን cancel ታል። ለምን መለስኩ?
አ እና ምን ላድርግ?
ማነው ስምህ?
ዘራዩ
ማ? ሄሎ